Hello. ሄሎ ሄሎ አቤት ጤና አቤት።
ይስጥልኝ ፍሊንስቶን ሆምስ ደውለው ነበር አሁን
እንዴት ትረስቲዝ ነው?
ምን እና?
አለኝ
ምን አልከኝ?
አሁን ሰማንያ አንድ ሰማንያ ስምንት ላይ ደውለው ነበር አሁን
ጊፍት ሪል ስቴት ነው?
ጊፍት ሳይንስ ፍሊንስቶን ሆምስ
ሶሪ ፍሊንስቶን ነው።
አዎ ልክ ነው ተለደውት መረጃ ፈልጌ ነው። የአክሱም መኖሪያ ዜና እንጂ
አዎ አሁን የሸጥን ያለ ነው ከሐምሌ ጀምሮ እ?
እ፣ አንድ- ከሐምሌ ጀምሮ እየሸጥን የነበረው የአንድ አክሲዮን ሰባት መቶ ሀምሳ ብር ነው
አ, እ፣ አምስት መቶ ብር ነው የሚለው ጨምሮ ነው።
አዎ ጨምሮ ነው
እሺ ሰባት መቶ ከሆነ ምን አንድ ሰው ምን ያህል ነው መግዛት የሚችለው?
መግዛት የሚችሉት ሰባ ሄሎ።
አምስት ሺህ ብር ጀምሮ መቶ ነው መግዛት ሄሎ።
የሚችሉት ሰባ አምስት ሺህ ብር ማለት ነው
ማክሲመሙ ማለት ነው።
ሚ- ትንሹ ትንሹ ማክሲመሙ አራት ሺህ
እሱ ስል- ሄሎ።
ምናልባት እ፣ ይቅርታ አይሰማም ሄሎ ይቆራረጣል ሄሎ።
ስልኩ። ማክሲመሙ ስልከኝ ይቆራረጣል። ስንት አልከኝ?
ማክሲመም አራት ሺህ ነው ትንሹ ደግሞ ሄሎ።
መቶ ነው
ትንሹ ቀነልሽ መቶ?
ደውሎት ይቀር- አዎ እሺ